እግዚአብሔርን በል አቤት ቋጠሮ እኮ ሄሎ አቤት ዳንኤል ነኝ ሰላም ነው እግዚአብሔር ይመስገን አለን እንትኑ ልኬልሃለሁ ቴሌግራም ላይ አጠቃላይ አሁን ምናምን ምናምን የቀረህንና አዎ አሁን አርባ ስድስት ይቀርሃል ግን ደግሞ ማትጠቀምባቸው shop ኦች አሉ ዝም ብለን create ከምናደርጋቸው አዎ ስማቸው ልላክልና enable እያደረግኩ ልላክልህ ስማቸውን በጣም ደስ የተዘጉ ይለኛል shop ኦች አሉ አይደለ ማልጠቀማቸው ከሆኑ አዎ ቢሆን ደስ ይላል ዝም ብሎ ያኛው ከሚያልቅ በቃ ዝም ብሎ የተዘጋ- ዝም ብሎ አስሬ create የተደረገ አለቀ ከምትባል አንተን እሺ ልላክልህ disable የተ- ባለፈው የተዘጉ shop ኦች አሉ አይደለ አዎ እነሱ ልላክልህና እሺ እነሱን ተጠቀምባቸው እሺ አባት
ይለፉ አባታችን ይለፉ